ሄሎ ሄሎ ሰላም ነው?
እግዚአብሔር ይመስገን።
ታንያ ነሽ?
አዎ እሺ የምደውለው ከ We Plus Solution የሚባል ድርጅት ነው እሺ እና አንድ app develop አድርጓል። እዛ ውስጥ ከሀምሳ በላይ የሚሆኑ service የሚሰጡ ድርጅቶችን ይይዛል እና አንደኛው የእናንተ አይነት ሲሆን እዛ ላይ በነፃ ነው ምዝገባ። እዛ ላይ ተመዝግበሽ እ፣ ሱቅንሽም ይሁን እ፣ product ኦችሽን promote አድርገሽ እንድትሻሻጭበት እና customer አለ online shopping እንድታረጊ ነበረ ፈቃደኛ ከሆንሽ ምንድነው application ኑ? WeLink ዊ ፕላስ
ዊ ፕላስ እ፣ አዎ
እሺ እ፣ link ኩ ልላክልሽ።
አዎ ላኪ እሺ ልክልሽ እና እዛ ውስጥ እ፣ ትመዘገቢያለሽ app ን አውርደሽ።
እሺ እሺ እሺ መልካም ቀን። አመሰግናለሁ።
እሺ ላኪ